ያላስፈላል ማስመሰለክና ማተት
የማህፀንና የፅንስ ስፔሻሊስት እስከ ስንት ሰዓት ነው የምትሰራው በስራ ቀን?
ማንን ነው?
ቡልቡላ ነው እና
የቡልቡላ ምስክር ስጦሽ ይሄ ሩዋንዳ ያለው ነው።
ኦኬ እሺ ስጭኝ እሺ ዜሮ ዘጠኝ ሰማንያ ስምንት እሺ አንዴ ልጻፍ እሺ ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰማንያ ስድስት አዎ እሺ አመሰግናለሁ እሺ